ሄሎ አዎ አፉ አለ ቦርድ
ሄሎ ሄሎ ጤና ይስጥልኝ አብሬትን እ ከዊ ፕላስ ነበር የደወልኩት ዊ ፕላስ እ ልጆቹ አናግረውት ነበር አይደል አፕል አዎ በምን ጉዳይ አዎ አውርደውታል አካውንታቸውን ፈልጌ ነበረ እ?
አፑን አውርደውታል
ኦኬ ኦኬ አላወረድኩትም እና አላወረዱትም አዎ አዎ እንትኑን ልከሽልኛል አይደል link ኡን አዎ አዎ ልክ ነው።
በቃ ችግር የለውም እሺ እንትን አድርጌ ወይ private ስልክሽን ላኪልኝ እና እነግርሻለሁ
እሺ ስልክ ቁጥሮትን እ፣ አሁን link ይደርሳችኋል እልካለሁ እሺ እሺ ስልኬ ያው አለሽ አዎ አለኝ እሺ